ሄሎ ሄሎ ጤና ይስጥልኝ ቤተሰቤት ሰላም ነው?
ሰላም ነው?
ሰላም። እሺ ምን እንርዳዎት?
እ እንትን ለቦነስ ነበር።
እሺ ከአሰር ኮድ ይንገሩ።
እሺ እሺ አስራ ሶስት
አስራ ሶስት
ሀምሳ ሰባት ሀምሳ ሰባት እሺ
ሀምሳ ስድስት